ሄሎ ሄሎ ሄሎ፣ እንዴት ዋልሽ?
ጤና ይስጥልኝ። Flintstone ነው።
እግዚአብሔር ይመስገን። Flintstone ነው።
አዎ፣ ወደ hello።
Flintstone ነው ነው የደወሉት።
እሺ። እንትን ሱቅ አለ ምናምን ያላችሁ ታስተዋውቃላችሁ።
አዎ፣ አዎ፣ ሱቆች አሉን።
እሺ። የት?
ወይ- የአዋ- አዋሬ አንዱ አዋሬ ነው።
አዎ፣ ሴቶች አዋ- አደባባይ አዋሬ፣ ልደታ፣ መገናኛ፣ ካሳንችስ፣ ሾላ፣ እ፣ ዞብል፣ ጃሟል፣ ሾላ ሾላ ሾ- ሾላም አለ ነው።
ሾላ የመገናኛ ሾላ መገናኛ አዎ፣ አዎ፣ መብራቱ ጋር ማለት ነው።
okay መብራቱ ወደዛ ወደ ዳገቱ ላይ አዎ፣ መብ- ሾላ መብራቱ ጋር okay እንዴት ነው ካሬ ስንት ነው ዋጋቸው እ፣ ካሬያቸው እንደ የቦታው ይለያያል እንደ location ኣቸው ማለት ነው።
እሺ አሁን የሾላው ስንት ነው እኔ አሁን እ፣ የዋጋ price list የለኝም። እ፣ price እሺ።
list ኡን ከ sales ኦች ጋር ነው ያለውን ነገር የሚያወሩት ከሰኞ እስከ ቅዳሜ ድረስ እ፣ ቦሌ ገርጂና ልደታ office አለን። ቀጠሮ ሲይዤሎት እ፣ ያለውን ነገር መነጋገር ይችላሉ።
ገ- እንደዚህ አንድ የሴት ስልክ ቢኖር አናግሬ ማወቅ አልችልም እ፣ እንደዛ ሳይሆን አሁን ለምሳሌ office መጥተው ሁለት አይነት መ- መንገድ አለን። office መጥተው ያለውን ነገር ማውራት ይችላሉ፣ ወይም ደግሞ ያሉበት ድረስ የሽያጭ ሰራተኞች ልኩሎትና ከእነሱ ጋር detail ነገር መነጋገር ይቻላል። ካልሆነ ደግሞ site ኡ ላይ ተገናኝተንም እ፣ ያለውን ነገር site ኡንም እያዩት ማውራት ይቻላል
እሺ የአዋሬውን ሊሆን
እ፣ ይቻላል። ዛሬ ይችሉ ይሆን ወይስ መቼ ይችላሉ?
ነገ
ነገ ስንት ሰዓት ላይ?
ነገ ሰባት ሰዓት እንደዚህ ስድስት ተኩል ሰባት ሰዓት ቀጥታ site ላይ ልያዝሎት አይደል?
ያው እዛ አዋሬ ሴቶች አደባባይ ያለውን ሊወስ አዎ፣ እሺ። እ፣ ስሞትን ማን ልበል እኔ ደስ አለኝ ደሳለኝ ያ ግን አየሽ ለመነሻ እንትኑ ባውቀው አሪፍ ነበር መነሻ የካሬ ዋጋው አ እንደ ካሬያቸውም እ፣ ይለያያል። plus ደግሞ እንዳልኩት የ እንደ location ኣቸው matter ስለሚያደርግ ነው price ኣቸው።
እሺ እሺ ነገ ቀደም ብዬ ያስታውሱታለሁ። ማስታወቂያችንን ከምን ላይ ነበር የሰሙት?
ሬዲዮ ላይ መሰለኝ እሺ እሺ እሺ። አመሰግናለሁ አቶ ደሳለኝ።
ሰላም ነው